አየሁት እና በቃ አንዳንድ ጊዜ እንትን እዚህ ጋር እኮ አድርጌያለሁ። ኧረ ተይ ጤና ይስጥልን። hello ይቅርታ፣ ከቤት ቤት ነው የምደውልልዎት። ደውለው ነበር አይደል?
አዎ ደውዬ ያወጣው ብር ለመጠየቅ ነበረ። አይ ምን አሉኝ?
ብር ለመጠየቅ ነበረና ብሩ ገባ።
ገባለሁ።
አዎ አዎ።
እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።